Lembit ሄልኝ በኩል ነርዳ
ጠዋት አስር ሺህ ብር እንትን ላይ ልክ አዋሽ ባንክ ላይ እሺ ውዝሮ አድርገው ነበር። አልገባልኝ እስካሁን አልገባልህም? እሺ አንድ የቤት ቤት ቁጥርህን ንገረኝና ቼክ ላድርግልህ።
ዜሮ ዘጠኝ አስራ ዘጠኝ እሺ
አምሳ ስድስት ሰባ አምሳ ስድስት ሰባ አስራ ስድስት
አስር ሺህ ነው ያልከኝ አዎ ትናንትና
አዎ፣ ዛሬ ጠዋት ነው። ዛሬ ጠዋት አራት ሰዓት ዛሬ ጠዋት። እሺ አንድ አዎ።
check ላድርግልህ። እሺ ለሊሳ ብርሃኑ ነህ?
አዎ አዎ። እሺ process ላይ ነው። እሺ ለቻፓዎች አሳውቅልሃለሁ። ትንሽ ጠብቀን ይገባልሃል።
ዛሬ አየሽ። እሺ እሺ እሺ። መልካም ቀን።
እሺ፣ እናመሰግናለን። አየሽ